ሰላም ጤና ይስጥልን። ቤት ቤት ሰላም ነው።
እግዚአብሔር ይመስገን ነበር።
ሞባይል ስለሌለኝ በሰው ስለሆነ ይህቺን cashier code አንድ ብታይልኝ።
እሺ እሺ እሺ አስራ አንድ
አስራ አንድ ዜሮ አምስት ዜሮ አምስት አስራ ሶስት እሺ አርባ አንድ
እ አሁን እንትን ብሏል። እሺ ሁለት መቶ ብር አለው።
ተመላሽ።
አዎ
እሺ ይሄኛውንም አንዴ ጨርታ አስራ አንድ እሺ ይሄንን ያዘው ሁለት መቶ ብር አለው። እሺ እሺ አስራ አንድ እሺ
ዜሮ ሁለት እሺ
ሀያ ስምንት እህ ሀያ ስምንት ሀያ ስምንት ሰላሳ ስድስት
ይሄኛው ገና ነው ታርሞልሃል። የላይኞቹ ሶስት ጨዋታዎች እነዚህ ደግሞ የዘጠኝ ናቸው፣ የዛሬ ናቸው ጨዋታዎች። ከላይ ያሉት ሶስቱ right ነው፣ ልክ ነው።
እሺ ኧረ እታች የስምንት ያሉት ግን የዛሬ ነው። አይ የስምንቶቹ ታርመዋሉ እያልኩ ነው። ሶስቱ
አልኩሽ እኮ እስቲ አስራ አንድ ልዝገምሻ አስራ አንድ የ- ሌላ ነው እሱ።
አ- ራሱ ነው ግን ስምንት ይሁን ስድስት ዜሮ እስቲ አስራ አንድ አሀ፣ ዜሮ ሌላ ሁለት አለ ነው ያለቀ ጨዋታ።
አዎ ያለቀ ጨዋታ እሺ በዜሮ ስምንት ስንት?
አስራ አንድ እሺ ዜሮ ሁለት እሺ
ሀያ ስምንት ሰላሳ ስድስት
ይሄም እንደዚህ ነው። አንድ አይነት ነው እንደ ቅድም እንዳልኩ። ሌሎቹ እንዳለ የዘጠኝ ናቸው። የስምንቶቹ እንትን ነው lost የለብህም ሙሉ win ነው።
አይ ግን ይሄ- የዘጠኝ ይሄ- ጨዋታ ናቸው እንዳለ።
አይ እኔ ጋር ዜሮ ስምንት ነው የሚለው ለዛ ነው አይ አይደለም፣ እኔ ጋር የሚያሳየኝ እንትን ነው እ?
የዘጠኝ ነው። ከላይ ያሉት የስምንቶቹ ታርመውልሃል።
በቃ እሺ፣ ሀያ ስድስት እነዛ ይሁን የዘጠኝ ስምንት ናቸው።
እንትኑ ስለማይታይ እ?
እ፣ አስራ አንድ ዜሮ ሁለት ሀያ ስምንት ሰላሳ ስድስት ነው አይደል ያልኩት አስራ አንድ ዜሮ ሁለት ሀያ ሀያ ስድስት ስምንት ሀያ ስምንት ሀያ ስድስት ሰላሳ ስድስት ሀያ ስድስት ሰላሳ ስድስት እሱን check አድርጊልኝ ሀያ ስድስት የለውም ዜሮ የለውም አስራ አንድ ዜሮ ሁለት ሀያ ስድስት ሰላሳ ስድስት የለውም። ልክ ሀያ ነህ ስምንት እኮ እንትን ነው ዛሬ የዛሬ ጨዋታ ነው ጠብቀውና ይታረምልሃል።
አልታረመም ነው አዎ ሶስቱ የስምንቶቹ ታርመዋሉ አልኩ። እነዛ የዘጠኝ ናቸው ያልታረሙት። የዘጠኞቹ ገና አልተጫወቱም።
እሺ እሺ እሺ thank you እሺ እናመሰግናለን እናመሰግናለን። እሺ።
አብር ቤት እንግባ አልተክለ